Spa reception ጨልቱ speaking how may I assist you ካፒታል ነው እናቴ?
አዎ ካፒታል ነው።
ደህና አደርሽ?
እግዚአብሔር ይመስገን።
ስምንት ሰዓት ላይ ስምንት ሰዓት ማን ነው ሁለት ሰዓት ተኩል ላይ እሺ።
እንትን full leg እንትን wax ምንድን ነው book አድርጌ ነበረ እና አረፈድኩኝ። ልምጣው ወይስ ቦታዬ ቀረው ነው የሚባለው?
ቀረው ነው የሚባለው።
action time ሆነች።
ይሁን ነሽ አይደል?
አዎ ይቅር በይኝ በእናትሽ፣ ቀረው ቀረው በኝ አረፈድኩ ሳይሆን ቀርቻለሁ እና ይቅርታ ለምጣው በእናትሽ። እውነት ምንድን ነው የምትሰሪው?
እግር full leg ምን ያህል ደቂቃ ይወስድብሻል አሁን ለመምጣት?
ሰላሳ ደቂቃ
እሺ ነይ ባለችው ልጅ ያቺ የተያዘችልሽ ልጅ normally ይዛለች።
አዎ በሌላ ልጅ ግን ላሰራሽ ነይ።
በቃ ጥሩ። እሺ እናቴ አመሰግናለሁ። መጣሁ። እሺ ቻው።